አላስገቡልኝም ሰዎችን እዛው ይቀመጥ ማጭ ነው ብሎ የዛጌን እንደ ሄሎ ሄሎ
ኦርደር ፒን አድርግልኝ እስቲ ከገርጂ አትላስ ነው
እሺ ንገረኝ።
ሰባ ስምንት አምስት አምስት ሰባ አንድ
ሰባ አንድ ሀያ አምስት ቁጭ አድርግልኝ ከገርጂ አትላስ እ
ሰው የለም ነው እሺ እሺ
ላጎደ